ጤና ይስጥልኝ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ እንዴት ነው?
እሺ ምን ልርዳ ወንድሜ
በትግል ችግር አለ።
ምንድን ነው ችግሩ ማታ ተጫውቼ ነበር።
እሺ ከዛስ ሁለት ጨዋታ ተካስሮ ነበር። የለም ተብሎ ነበረ።
ማለት ሁለት ጨዋታ ተራዝሞ?
ተጫወተው። አዎ ተራዝሞ
ባ- ባየርን ሙኒክ እና አ ሌፕ ሌላ አዎ ሬድ ቡል አዎ እሺ ሀያ አራት ሰዓት እ፣ ትጠብቅና ማለት ነው አዎ ጨዋታዎቹ የሚ- የሚጫወቱ ከሆነ እ፣ እ፣ ይታረምልሃል ከሀያ አራት ሰዓት ካለፈ ደግሞ void ይሆናል እሺ እሺ ላብርዳ